አኪላ ጤና ይስጥልኝ።
አብረችልኝ ጌታ ሰው ነኝ።
እሺ ከአፍሪወርክ ፍሪላንስ ኢትዮጵያ ነበረ የምንደውለው።
አፕሪወርክ
አ አፍሪወርክ ፍሪላንስ ኢትዮጵያ okay። እሺ አወቁት job post የሚያደርጉበት።
አ አ
እሺ በ sales vacancy አውጥታችሁ ነበረ
አ June አስራ አ አምስት ላይ አ እሺ pending payment ላይ አግኝተነው ነበር። ያስቸገራት ነገር አለ ክፍያ ላይ ወይስ ከፍላችሁ ጨርሳችኋል?
አይ እ፣ ገና አልተከፈለም እና
ምንድን ነው ምክንያቱ?
responsible person ኦች approve እስካያረጉት እንጠብቃለን። ገና እ? እ?
responsible person ኦች አሉና ይሄን ክፍያ የሚጨርሱ okay እነሱ approve አድርገው ሲጨርሱልን communicate እናደርጋችኋለን።
okay እሺ የሚያስቸግሩት ነገር ሲኖር ይደውሉልን። እሺ እሺ እሺ መልካም ቀን።
ይችላል